ሄሎ ሄሎ አቤት።
ሰላም ነው። ከ ChipChip ነበር ምደውልዎት።
ወይ
ይቅርታ ስለ ChipChip አንዳንድ ጥያቄ ጠይቀውት ነበረ።
ሌላ hello አይሰማም?
አሁን ይሰማል።
ስለ ChipChip አንዳንድ ጥያቄ ጠይቀውት ነበር።
እሺ እናቴ፣ እሺ ChipChip ን እስካሁን በተጠቀሙበት ጊዜ ያለዎት ልምድ እንዴት ነበር?
አሪፍ ነበረ።
አሪፍ ነው።
አዎ፣ እሺ customer service አሰጣጣችንስ?
አይ አሪፍ ናቸው፣ ደስ የሚሉ ናቸው። አዎ ደስ ይላሉ።
app ኡስ ያስቸግሮታል ወይስ አዎ አያስቸግርም፣ ደህና ነው።
አያስቸግርም?
አዎ አያስቸግርም።
እሺ በእያንዳንዱ product ላይ ምን ያህል ደስተኛ ነዎት? እስካሁን በሁሉም።
ባዘዟቸው በሁሉም ደስተኛ ነን። እስካሁን ምንም ነገር መጥፎ ነገር ይመጣልን የለም።
እሺ ይሄ ቢጨመር የሚሉት product ይኖራል?
የለም እስካሁን የተ- ያለነው ነው ያለው ነው ተጠቃሚ ያለን። እስከ አዲስ ነገር ከመ- ካለ ደግሞ እንደውልና እናሳውቃቸዋለን።
እሺ ባዘዙት ሰዓትስ ደረሰሎት?
አዎ ደርሷል።
Okay እሺ በአጠቃላይ የሚሉት ነገር አለ?
ምንም የለም እናቴ፣ Okay፣ ቆንጆ ነበር።
ቆንጆ ነው። ሁሉም አሪፍ ነው።
እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እኛም እናመሰግናለን ሁላችንም።
እሺ እሺ አዎ።